ጤና ይስጥልኝ አሪፍ ነኝ ከአንተ ጋር በኩል ልርዳው?
ኧረ ስጥልን እንትን ነበር ትናንትና ፍልሰት አድርጋላት ተብዬ ነበር ከዚህ ወደ ዘመን ቤት እያስተላለፍኩኝ
ዲፖዚት ነው
ከዛ ምንም አልገባም ብዬ ከዛ እስክንሽ ታርላት ተብዬ ልኬያለሁ። እስካሁን ድረስ ግን የለም። ምንድን ነው ማን ነበር ስሞት? ማን ነበር አለም
አለሙ? የቴሌግራም ስሞት ማን ነው?
አለም ነው።
አለም አዎ
እሺ፣ ደንበኛችን አንዴ መስመር ላይ አለም ተቋይ ነው።
አለም እቆይ። አዎ ይሄ
እሺ ደንበኛችን አስመዝግቤላታለሁ። እየተስተካከለ ነው። ተመሳሳይ case የገጠማቸው ደንበኞች ብዙ ስላሉ ነው የዘገየው። ይስተካከልሎታል። ልክ እንደተስተካከለ ያሳውቁታል።
ኧረ በጣም ድል ያነሳለሁ። በጣም ምንድን ነው ሁሌ ነው
አሁን በፍጥነት ባለፈው ሳምንት የ system ችግር ስለገጠመ ነው። አሁን በፍጥነት እየተስተካከለ ስለሆነ እኛ ራሳችን ደውለን እናሳውቆታለን።
በፍጥነት ቢሆንማ ትናንትና ጀምሮ ነው እንትን ያልኩት። ትናንትና ትናንትና ጠዋት ነበር የደወልኩ- የደወልኩላቸው ጋ- ይገባኛል። አዎ ተመሳሳይ case የገጠማቸው ብዙ ከእርሶ በፊት ያስመዘገቡ ደንበኞች ስለነበሩ ነው። ስለተፈጠረው ስህተት ይቅርታ እንጠይቃለን።
አመሰግናለሁ። እሺ።
እሺ እናመሰግናለን። መልካም ቀን